Hello.
Hello hello፣ ምንም በለው ወይ
ሰላም ነው?
ሰላም ነው። አሊባባ መኪና መሸጫ ምን ነበር ወንድሜ?
አዎ፣ እሺ። እዳ ያለበት እ፣ ስታስተዋውቁ አይቼ እሺ እ፣ እ፣ ምን አ፣ እንትን አባዱላ አላችሁ?
አለ ነው
ምን ያህል እዳ አለበት?
አንድ ሚሊዮን ሁለት መቶ ሺህ እና አንድ ሚሊዮን አምስት መቶ ሺህ ሁለት ሺህ እሺ።
አስራ አንድ እና ሁለት ሺህ ሰባት
2011ዱ ምንድን ነው? GL ነው?
ሁለት ሺህ አስራ አንዱ DX body ነው።
እ፣
አንድ በር ነው።
እሺ። አንድ በር ሶስት ሚሊዮን አምስት መቶ ሺህ ብር ነው።
አንድ ነጥብ አምስት አለበት።
አንድ ነጥብ አምስት ይወጣለታል። በአንተ ስም ነው የሚወጣለት ብድር።
እም፣ በ- በምን በስንት interest ነው ማ- ማለት እንትኑ ብድሩ አስራ አምስት ነጥብ አምስት ነው interest ኡ።
በስንት ጊዜ የሚመለስ?
በአራት አመት እና በሴት ንግድ ፍቃድ ከሆነ አምስት አመት
ሁለት ሺህ ሰባቱ ምንድን ነው? እኔ አሁን አን- እጄ ላይ አንድ ድረስ ሁለት ነው ሰባቱ አውቶማቲክ ነው። ሶስት ሚሊዮን ሶስት መቶ ሺህ ብር
እም፣ ከዚህ በ- እኔ አሁን እጄ ላይ አንድ ነው ያለኝ እና እም፣ በሱም ማገኝ ይኖራል።
አንድ ሚሊዮን ሁለት መቶ ሺህ ብር ተደረስክ። አንድ ሚሊዮን ሁለት መቶ ሺህ ብር አድርጌ ዲፎርድ ይሰጥሃለሁ። ሰማያዊ አንድ በር ቱኬዲ ሞተር አንድ ወር ይሰጥሃል።
ዲ- ቢፎር አዎ።
ዲ-
አዎ ሁለት ሺህ አምስት ሁለቷ ኬት ትመጣለች። ታዲያ እም፣ ያው ፕሮሰሱ እስኪያልቅ ድረስ ትፈልጋለህ። እኛ ቼክ ትሰጠንና አ፣
ስም አዙረን ያው እንጠብቅሃለን ዱቤ።
እየሰራው እንትን ማለት አልችልም። ቼክ አስይዤ ቼክ አለኝ። በእርግጥ ትችላለህ።
አንድ አምስት ወር ምናምን ቢሰጡ
ችግር የለም። ናና እንነጋገራለን።
እሺ። የት ማድራሻችሁ?
መስቀል ፍላወር ናዝራ ሆቴል ጋር።
በቃ እዛ ደርሼ እደውላለሁ።
እሺ ወንድሜ እሺ፣ እሺ።
ስልክ ቁጥር ያዝ።